ሐዋሳ ጤና ይስጥልኝ። ኢትዮስ ጥሪ ማዕከል ባኮ መርዳት።
hello hello፣ ወይ ሰላም ነው ሰላም እንዴት ነው?
አለን። አይ የበረራ information ፈልጌ ነበር።
እሺ፣
የሀገር ውስጥ በረራ ስንት ነው ትኬት?
ወዴት ነበር ለመሄድ የፈለጉት?
ወደ ድሬዳዋ ወደ ድሬዳዋ ለመቼ ነው?
next week
እ next week በሚቀጥለው ሳምንት ሰኞ ማለት ነው።
okay መሄጃ ብቻ ነው ወይስ ደርሶ መልስ?
አይ መሄጃ ብቻ ነው።
okay እሺ፣ ሌሎች እሺ ከነመመለሻው አድርገው።
ደርሶ መልስ ይሁን።
አዎ ከሳምንት በኋላ ማለት ነው።
እሺ እሺ እያየሁለት ነው።
እሺ
መሄጃው ብቻ 3562 ነው። ደርሶ መልስ ሲሆን
ደርሶ መልስ ስንት ነው?
እኮ እሺ እያየሁ ነው። አንዴ እሺ እሺ
እሺ ይቅርታ፣ አንዴ
ችግር ነው። እሺ 7124 ብር።
ባቻ 124 አዎ በቃ እሺ ያው ይሄን አሁን የሚያገኙት ዋጋ ቀደም ብሎ እንትን check ስላደረጉት ነው።
አዎ ስለዚህ ከወሰኑ ቶሎ እንደዚህ ቀደም ብሎ እንትን ያለበለዚያ ዋጋው ቀኑ በቀረበ ቁጥር ዋጋው እየጨመረ ነው የሚሄደው።
ዋጋው እየጨመረ ነው የሚሄደው።
አዎ በቃ እሺ ስለዚህ ምዝገባ ሲፈልጉ በእናንተ በኩል መክፈል ይቻላል?
እ እ በእናንተ በኩል መክፈል ይቻላል? book ማድረግ ይቻላል?
ይቻላል። አዎ በቃ እሺ በቃ መልሼ ደውል እሺ፣ ተጉ እናመሰግናለን። መልካም ጊዜ